ጤና ይስጥልኝ በሽት ቤት ቤት ነው የምንረዳው።
አዲስ account ከፍቼ ነበረ እና አሁን በዚህ ስልክ እሺ ከ HelloCash ወደ deposit አድርጌ ነበረ፣ አልገባልኝም። deposit አድርጌ ነበረ check ላድርገው። ስንት ብር ነው?
መቶ ብር ነው። ጀማሪ ነኝ ለዛ ነው።
ችግር የለም። እሺ።
በሳንቲም ፔይ ነው። እሺ እሺ እሺ ከሄሎ ካሽ ተቀናሽ የሆነበትን message ቴሌግራም ላይ ላክልኝ እና እሺ።
ለሳንቲም ፔይ ላሳውቅልህ ይገባልሃል።
እሺ ከዋጋ ጋር ነው። እሺ እ? እሺ ከዋጋ ችግር ጋር የለም።
ባለ እሺ አመሰግናለሁ።
የወጋገን ስልክ ቁጥርህን አ እና የቤስት ቤቱን አድርገህ ቴሌግራም ላይ ላክልኝ ከመሴጁ ጋር እሺ አስገባልሃለሁ።
እሺ መልካም ቀን።
አመሰግናለሁ።